Zero. ሄሎ ጤና ይስጥልኝ። ወደ ሰማንያን ሰማንያ ስምንት ደውለው ነበር። Flintstones ደውለው ነበር። አሁን
አዎ እየሞከርኩ ነበር።
እሺ ምን ልርዳው?
አይ መረጃ ለመውሰድ ፈልጌ።
okay አክሲዮን ነው ቤት ነው የፈለጉት?
እ እ?
አክሲዮን ነው ቤት ነው የፈለጉት?
አይ ቤት ነው የት አካባቢ ነው?
እኔ እም
እኔ ሰንዳፋ አካባቢ ነው።